ሄሎ
ሄሎ
አቤት ሄሎ አቤት
መልሽ አቤት አቤት አዎ እሺ ሶስት ገባ ያለው ስልክ ይዘኛል።
እ- እኮ አንዱን አልቀበል ብሎኝ ነው ማም የሞከረው ሰው አለ ሶስተኛ ማማን ሶስተኛ እኔ ነበር አዲስ አለም የሚል እ፣ ልሞክር ስል ባህሩ ባህሩና አበራሽ ነው ያሉበት
እኮ እኔ ገባ ሲል እንትኑም ላይ አይተኸው ከሆነ እ፣
አልሞከሩት ጭራሽ